ሄለው ሄሎ
አቤት ጤና ይስጥልኝ።
አብሮ ይስጥልን ቅድስት የቅድስት ስልክ ነው።
እ ቅድስት እ አ ቴሌ ብር ተመዝግባችሁ ነበር በእኛ ኤጀንት
ቲቪ ብር ቴሌ ብር ኤጀንት ኤጀንት ኦኬ አ እ እ active አልሆነም። active እንድታደርጉት እንድትሰሩበት ነበር የደወልኩልህ።
እሺ በቃ active እናደርገዋለን ትንሽ okay እና ታደርጉታላችሁ ማለት balance እንድትሞሉበት መስራት ከፈለጋችሁ ልጆች ያደርጉላችኋል።
በቃ እሺ ትንሽ ስራ እንቅስቃሴ እንትን ስላለ ነው አ ሌላ እንትን ስላልተባለ ነው እሺ ደውልልኝ እንትን ስትሉ ደውልላችኋለን እሺ መልካም ቀን።